ሄሎ ሄሎ እሺ፣ አሁን ደውለህ ነበር አይደለ?
አዎ አዎ agent። እሺ፣ ማን ነበር ያልከኝ ስምህን?
ደረሰ ደረሰ ጫላ ደረሰ ቴሌግራም ላይም እንደዛ ነው አይደል የሚለው?
እህ ቴሌግራም ላይም ስምህ ደረሰ ጫላ ነው የሚለው?
እ እንትን ቴቁ የ brother ነውና እሺ፣ ችግር የለውም። ኧረ ችግር በቃ የለውም።
ችግር የለውም። ቴሌግራም ላይ እንጽፍልሃለን። እሺ፣ ያለውን ነገር እሺ እሺ እሺ